ቤት ይኖራል የምትረዳው እንዴት ነሽ እማዬ?
አለን እግዚአብሔር ይመስገን።
በ- በዚህ pending የሆነ ነበረኝ በዚህ withdraw ዋላ
በዚህ በደወልኩ ስልክ እሺ፣ ስንት ብር ነበረ?
አስር እና ዘጠኝ እሺ፣ ትንሽ በቀን ጠብቀኝ።
ስንት ነው? በቀን እ?
ስንት ነው? በቀን ስንት ነው? withdraw ሀምሳ ሺህ ሀምሳ ሺህ ከዛ በላይ አይቻልም። በ authorization እ፣ እንትን ነው እ፣ ልክ እ፣ የ account level ይታይና deposit ያደረገው withdraw ያደረገው ምናምን transaction ይታይና level እንትን የ account level upgrade ይደረጋል። ከዛ ይጨምራል ማውጣት የምትችለውን ብር ማለት ነው።
አረ አሁን ብር እያለክ invalid amount አላለህም አይደለ? still ያወጣል።
አይ አለ አል- ትናንት ነው እንዲያውም እንትን ያለና approve ስላላረጋችሁት ነው የምደውል እንዲያውም እሺ በቃ ልክ ግን ብር እያለክ account እ።
ብር እያለክ withdraw ለማድረግ ስትሞክር invalid amount የሚልህ ከሆነ የዛ ሰዓት account upgrade ይፈልጋል ማለት ነው።
okay እሺ እሺ ታሳውቀናለህ። check እያደረኩልህ ነው።
okay እሱኛ አሁን እሺ በትናንት ነው ያረኩትኝ እሺ ትንሽ ጠብቀኝ፣ የከፈተልኝ ስለሆነ ወደ ቴሌብር ነው አይደል? ሌላ account ዘጠኝ አዎ፣ ሺ ነው።
አዎ፣ አዎ።
confirm አድርግልሃለሁ። አሁን ይገባልሃል። እሺ ከትንሽ ደቂቃ እሺ በኋላ እሺ data ስለደወልክ እናመሰግናለን። መልካም ቀን።
ቻው